Hello ጤና ይስጥልን Best Bet ሰላም ዋልክ እንደምን ዋልክ አለን አለን ሰላም ነው አለን ትላንት ጠዋት transfer እንትን አድርጌ እስካሁን አካውንቴ ላይ አልገባልኝም
app አካውንቴ ላይ አልገባልኝም አዎ አዎ okay እሺ ትናንትና ነው ያደረከው አዎ ትላንት ጠዋት ነበር ያደረኩት የ Best Bet ቁጥር የደወልክበት ነው አ- አይደለም ዜሮ ዘጠኝ አስራ አንድ አርባ አንድ አርባ አምስት ሰማንያ
እሺ ዜሮ ዘጠኝ አስራ አንድ አርባ አንድ እሺ ዜሮ ዘጠኝ አስራ አንድ አርባ አንድ አርባ አምስት ሰማንያ አርባ አምስት ሰማንያ መቼ ነበር አብ ትላንት ጠዋት ነው እንትን ያደረኩት የተበላ ብር ማለት ነው ወደ አካውንቴ እንዲመጣ ስንት ብር ነው እ፣ ሰላሳ ሺ
እሺ approved አድርጌልሃለሁ ትንሽ ጠብቀው ይገባልሻል እሺ እሺ thank you ችግር የለም